ሄሎ ጤና ይስጥልን በሽት ቤት
ትኬት ለማወቅ ነበር።
እሺ
ምን ካሸር ኮድ ንገርሽ።
እሺ ዘጠና አራት ዘጠና አራት ዘጠና ሶስት እሺ
ሰማንያ ሰባት ስንት ሰማንያ ሰባት እሺ
ዘጠኝ አሎ
ማ?
ይሰማል